ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
የሆነ መኪና ለቃችሁ ነበረ?
እሺ፣ ምን አይነት መኪና?
ኮሮላ ነገር ናቸው።
ኮሮላ ሞዴል ሁለት ሺህ ስንት አባት
እንትን ላይ አልተጻፈም።
ሁለት ሰባት ነው
ሁለት ሺህ ሰባት ነው መሰለኝ። አዎ።
ሁለት ነጥብ ስምንት አለኝ።
ካ- khaki color
ኮሮላ ሁለት ሺህ ሰባት ከሆነ ሁለት ነጥብ ስምንት አለን።
ሁለት ነጥብ ስምንት ነው። በዛ
ድርድር ይኖረናል። በአካል ሲመጡ ሁለት ነጥብ ስምንት ነው።
እሺ። አካባ- የአድራሻው
መስቀል ፍላወር መስቀል ፍላወር ነው። እሺ። በቃ እዛ ተፈቅድ። እሺ። ደውል።
እሺ አባት ሲመጡ ይደውሉልን።